ሄደህ ያው አቤት ሰላም ነው ሰላም ነው።
አለን። እሺ አበራሽው እንትኑን ራውተሩን
አዎ እንዳለ አንደኛው game ም።
እኮ ጀምሯል፣ penalty አዎ።
ጀምሯል። ግን እም።
እ ያኛው crash game- game ኡ የ- አልጀመረም። እንደዛ አዎ ምን መሰለሽ ያኛው crash game ኡ normally የሆነ strong connection እንፈልገው፣ አሪፍ connection እንፈልገው። ለዛ ነው እንትን የማይለው እንጂ already game እኮ ተጭኗል። ግን አሁን አዎ።
connection አ፣ ከ penalty ው የበለጠ ስለሚፈልግ game አስትጫወት አታመጣም። ለዛ ነው እንጂ እንትን አይደለም። እሺ አናግረናቸው እና ምንድን ነው አማራጭ እስኪ መፍትሄ?
ቆይ፣ እስኪ አንድ እያየሁት ነው እ፣ እዛው አሳውቅሻለሁ። እሺ ቴሌግራም ላይ እሺ እሺ፣ እዚህኛው ቤት ም።
ደግሞ መጥቼ አሁን ጠርተው ልጆቹ ም።
ዜሮ አምስት በርቸዋል ማለት ነው።
እሺ እዚህ ላይ ደግሞ የ spin እና ውሻ ጠፍቶ keno ነበር ያለው እና keno ደግሞ አልፈለግንም። የውሻው ነው በጣም እዚህ ቢዝነስ ያለው እሺ keno ጠፍቶ ሁለቱን አዳዲሶቹን game ኦች ነበር እ፣ አዎ።
የፈለግነው ውሻውና አዳዲሱን game ተጭኗል እኮ አልጫንም እንዴ?
PC ው ላይ ተጭኗል። ቴሌቪዥኑ ላይ ነው። ቴሌቪዥኑ ላይ ቆየብን። customer ደግሞ ቆመዋል።
display ያልሆነም ቴሌቪዥን ላይ አዎ ቴሌቪዥኑ ላይ ቆየብን።
የትኛው shop ነው?
አዎ የድሮ ማለት ነው ዜሮ አምስት እ፣ virtual እሺ እሺ፣ እሺ።
በቃ እሱ ተመልሷል።